ወይ፣
hello
ወይ hello።
customer service አቤት ወይ አሸብር
አቤት።
አትፈርምም። እሺ በቃ
እ አትፈርምም።
አ አ እናንተ ግን እኔ አላውቅም። ብቻ እናንተ ግን እንዴት እንደሚሰሩት ብቻ እናንተ ራሳችሁ ነው የምታውቁት። እኛ በቃ ስራ አስፈታ ስራ አስፈት አስፈትሻቱ እዛ አንድ ሰዓት ተኩል ሁለት ሰዓት ሌላ ኦርደር እኔ አሁን በሰዓቱ አሁን ሁለት